Hello. Hello.
Hello Hello
ኤልሲ- Hello።
መንገደኛ አዎ።
ቅሬታ ለማስመዝገብ ነበር።
እሺ።
የትኬት አሰራራችሁ ላይ ቅሬታ አለን። አንደኛ ነገር የአገልግሎት ክፍያ አምስት ብር ነው። ሁለተኛ ነገር ደግሞ ምቹ ቦታ አለማግኘት መኪና ላይ
እሺ።
ለምንድን ነው የተመረጠ ቦታ ላይ እንድንገባ ማይሆነው?
ትኬት ቆርጠሽ ነው?
አስገዳጅ ይሆናል ትኬቱ ከተቆረጠ። እም፣ መኪኖቹ ናቸው ወይስ ትኬት የምትቆርጠዋለች?
አይደለም ትኬት ሲቆረጥ የመታርጋ ቁጥር አለው አይደል?
አዎ።
ውስጥ ግን አሁን ለምሳሌ ሌላ ጊዜ ሲሆን ሌላ መኪና ላይ ቀይረን መሄድ እንችላለን። ያልሞላ መኪና ውስጥ እዚህ የሞላ መኪና ከደረሰን ተንጠልጥለን ነው የምንሄደው እና ይሄ በጣም አሳዛኝ ነገር ነው።
እሺ። እነግራቸዋለሁ። ስምሽን ትነግሪኛለሽ?